ጤና ይስጥልን።
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
እንዴት ነሽ? ማሊባባ ናት።
አዎ ማሊባባዎች ነን።
አዎ። እ፣ ባንክ ያለበት ዶልፊን አገኛለሁ።
የስራ መኪና ዶልፊን ስንት ከፍለው ስንት cash ከፍለው
እኔ አሁን እጄ ላይ ያለኝ ወደ ስምንት መቶ ሺህ ብር ስምንት መቶ ሀያ ምናምን ሺህ ብር ስምንት መቶ
ሀያ ሺህ ብር።
እንደዛ አያገኙም አባል
እሺ ምን ምን አይነት መኪና ላገኝ እችላለሁ? ስራ ልሰራበት እንጂ
እኮ ይህ ማለት ለራይድ የሚገባ ምናምን ነው የፈለጉት ወይስ የስ-
ራይድ የሚገባም ቢሆን የለው እሺ ቁጥር ልስጥና እስቲ ደውሎ branch ላይ ካለ ትነግሮታለች። ዜሮ ዘጠኝ ስልሳ ሰባት
እስኪ ብርቷል ያስገኘው ግን
ቀላል ቁጥር ነው። ዜሮ ዘጠኝ ስልሳ ሰባት አርባ አራት ሰባ ሰባ ብለው ይደውሉ።
አርባ አራት ሰባ ሰባ
ስልሳ ዜሮ ዘጠኝ ስንት ቤት ነው መጀመሪያ ስልሳ ሰባት አርባ አራት ሰባ ሰባ እሺ